ስለ ሰላም ትንሽ ቤት
hello እናት withdrawal አድርጌ ነበርና የለም እንትን እ
withdrawal ጠይቄ ነበርና balance እሺ።
ቀንሶብኛል ግን
በዚህ ስልክ ነው አ
ስንት ብር ነው አባቴ?
ሶስት መቶ ብር
መቼ ነው?
ዛሬ
ፕሮሰስ ላይ ነው። እሺ ይገባል አባቴ።
እሺ እሺ መልካም ምሽት።